Hello? ሄሎ ሄሎ መርዶኪዎስ አቤት።
እንዴ ነህ? ሰላም ነው?
እግዚአብሔር ይመስገን።
አለን አለን። እዚህ ፋይናንስ ደውለላቸው ነበረ።
Okay። አዎ
አ banner ምናምን ካላሰራ shop ኡ ተዘግቶብሃል መሰለኝ አይደለ?
አዎ፣ ዘግቶብኛል።
አ banner ማሰራና የ support ቴሌግራም ላይ ላከው። ካላከው ግን አይከፈትም። እንትኑ ግዴታ ነው።
አይቻልም እህ
አይቻልም። እንትን ካ- ምን አልከኝ? ይቆራረጣል።
እ፣ አሁን ካ- ካ- ካላለቀ አይቻልም። እንትን ነው banner ነው።
ግዴታ ነው። banner ኡን ሰቅለ ላክልን። even አንድ shop ካለ የአንድ shop፣ ሶስት ካለ የሶስት shop ነው የምንፈልገው። በ shop ልክ banner መሰቀል አለበት። እሱ ካልሆነ shop ኡ አይከፈትም።
አንድ ነው ያለው።
አንድ ነው ያለ። በቃ የአንድ shop banner ስራና ላክልን፣ አለበለዚያ አይከፈትም።